ኢንቨስት ቤት ረዴት ነው የምንረዳው?
ጌሞቹ እንዳለ አልሰራ ብለው ነው።
በየትኛው ጌም?
ሁሉም የፍሩቶች ጌም ማለት ነው። ይህ ጌም
እ
ሁሉም ጌም አልሰራ ብሎኝ ነው ያስገባኛል ወደ አካውንቴ። ነገር ግን ጌሞቹን ስትስነካ አያስገባኝም፣ አይሰሩም።
ቨርቹዋል ላይ ገብተክ ነው ወይስ አታሃቸው ነው ወይስ ጌሞቹን ስትከፍታቸው ነው የማይሰራለ?
አዎ game ኦቹን ስከፍታቸው አይ- አይሰሩም።
እስ- ለምሳሌ የትኛው game?
ስማርት ሶፍት የምትሏ ሰባት ቁጥር
እሺ አንድ ጠብቀኝ check ላድርገው።
እሺ፣ ከትናንት እየሰራ ነበር።
ጄት ኤክስ ምናምን ነው ስማርት ሶፍት የሚለው ውስጥ ጄት ኤክስ ምናምን ነው እየሰራለ ያለው ነው።
አረ ሁሉንም ሞከርኳቸው። ቨር- እንትን ላይ virtual ም ገብቼ ጀቶቹ ምናምን ሞክሬያለሁ፣ አይሰሩም ከነ ምናልባት connection እንዳይሆን እንጂ እኛ ጋር አሁን እኔ ይኸው ከፍቼ ነው እያወራሁ ያለሁት እየሰራ ነው ያለው game ኦቹ አዎ፣ እሱማ ጓደኞቼ ማጠገቤ ተቀምጠው እየተጫወቱ ነው። እነሱ connection ይሰራሉ።
ምናምን እንዳይሆን እንትን VPN ምናምን ካበራህ ሊስ አይሰራልህም።
No አላበራም VPN። እሺ፣ እንደገና ሪፍሬሽ አድርጌ ልሞክርና ልደውል።
እሺ እሺ